ሄሎ
ሄሎ አዚ ሄሎ እንዴት ነው? ሰላም ነው?
እግዚአብሔር ይመስገን።
አ፣ ሲስተሙ ዘጋብኝ። ብር አለው ሁሉ ስፖርት ላይ እና አ፣ እሺ
አንድ ጊዜ የሆነ ብሎክ አረገብኝ አንድ ሲስተም አስራ አንድ ቤት ነው ይሄ ነበር ስልኩ ተውኩትኝ። አሁን ደግሞ በኦልሬዲ አስራ ሶስት ቤት ስልሽ አሁን ደግሞ በአስራ አንድ ቤት ከፍቼ አንድ ጊዜ ካሻዋት አልኩበትና ብር እያለው ብን ወስዶ system ኡን block አረገ። ቆየ ብደውል እናንተ ማግኘት አልቻልኩም። በራሱ screenshot ጊዜ ያርጉና ደግሞ በቴሌግራም ይላኩልን ምኑን block ያረገቦትን
ምን በቴሌግራም ቁጥር ነው ቁጥሩ ነው
block አረገብኝ ያሉት wallet ኡ ነው አይደለ? ፎቶ ያንሱና አዎ wallet ኡ በቴሌግራም አሁንም ይላኩልን።
አሁንም አሁንም ብር ኑሮት መቁረጥ አልችልም። ከእንደገና ራሱ ጊዜ ከፍቶት ነበር፣ ግን issue ይላል ያባን issue ይላል።
አዎ እሱን ፎቶ ያንሱና በቴሌግራም ይላኩልን።
ምን በሚ ሁሉ ስፖርት በሚል ቴሌግራም አለዎት እንዴ? ነው ቁጥር የያዙ ዜሮ ዘጠኝ ሰባ ስምንት ያዝልኝ ማስረድ ሰባ ስምንት አስራ ስድስት
ሰባ ስምንት አስራ ስድስት ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት አዎ።
screenshot አድርጌ ላክልዎት።
አዎ አዎ እሺ፣ እሺ